hello ጤና ይስጥልን። ከዊፕላስ ሶሉሽን ነበር የደወልኩት።
እሺ ባለፈው ዊፕላስ app ላይ ተመዝግባችሁ ነበር አይደል?
አዎ አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ መረጃዎችን ልጠይቆት ነበር የደወልኩት።
እሺ
እሺ የድርጅታችሁ ስም ነበር?
ድርጅታችን ስሙ ስም የለውም እኮ ስም የለውም?
ስም የለውም ምን ምን ልብስ ፍቃዱ ቤት ነው?
ባለበት ልንገ- አዎ ልብስ ቤት ነው ኪራይ አልባሳት ኪራይ okay እሺ በአንቺ ስም ይሆናል ችግር አዎ የለውም።
እሺ እንደገና አወቀ እንደገና አወቀ
እንደገና እ፣ ልብስ ቤት ልበል ልብስ እ፣ ስሙን አይ የአልባሳት ኪራይ
okay አልባሳት ኪራይ። እሺ አድራሻ የት ነው?
ኮልፌ አጠና ተራ
አጠና ተራ። እሺ ስምሽ እንደገና ማን ነበር?
እንደገና አወቀ
እንደገና አወቀ። ስልክ ይሄንን ነው የምትጠቀሙት?
አዎ ሌላም ተጨማሪ ካለ ይቻላል።
ዜሮ ሰባት አስራ አምስት
ዜ- okay ዜሮ ሰባት አስራ አምስት ዜሮ ዜሮ ሰላሳ ዜሮ ዜሮ ሰላሳ አስራ አራት አስራ አራት የስራ ቀናችሁ ከመች እስከ መች ነው?
እስከ ቅዳሜ ከሰኞ እስከ ቅዳሜ ከስንት ሰዓት እስከ ስንት ሰዓት?
ከሶስት ሰዓት እስከ አንድ ሰዓት ነው
ሰዓት እስከ አንድ ሰዓት። እሺ የንግድ ፈቃድ ልትልኩልኝ ትችላላችሁ? በቴሌግራም
ንግድ ፈቃድ አላወጣም ነው? እሺ የቀበሌ መታወቂያም ቢሆን ይቻላል፣ ችግር የለውም።
እሺ ባለፈው ፓስ- አስገብተናል እኮ ሲስተም ላይ አዎ አሁን ስላልመጣልን ነው system ላይ አሁን active ልናደርግ ስለሆነ እሺ ለመጨረሻ ፓስፖርት ነው ጊዜ ነው የምንጠይቀው የምንጠይቁት። እሺ እሺ ምን አመሰግናለሁ።
በምን ልላክል ልላክል አሁን text እልካለሁ በዛ ቁጥር እሺ።
በቴሌግራም። እሺ አመሰግናለሁ። መልካም ቀን